hello hello hello፣
እኔ ሰላም ነው።
ሰላም ነለሽ?
ሜላ ትባላለሁ። ከዶክና real estate ነበር ምደውለው።
እ
ከዶክና real estate ነበር ምደውለው።
ዶክተር ስሪን
እም?
ከምን ከምን?
ዶክና real estate
እሺ፣ ምን ልታዘዝ?
ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
የምን
እሺ፣ መልካም ቀን።
እ